የእነሱን account መጀመሪያ ነገር ግዴታ መጠየቅ ከማን account ላይ እንደሚቀነስ አላውቅም። ይላካሉ።
Hello እሺ፣ Hello አቤት።
ይቅርታ ከስልክ ነው የምደውለው። ላኩልን ቴሌግራም ላይ አዎ ልክ ያለ ቴሌግራም ላይ አይደለም text ነው ያሉት
በ text በእሱ በዘጠኝ አራት ምን በሚለው ቁጥር ከዚህ በፊት አይ።
ልኬልህ ታውቃለህ። እንትሌ ለምን ገባኝ። ግን በጣም ይቅርታ በዚች በ- በዚችኛዋ ስልክ በአርባ አራት ቤቷ text አይገባም።
ኧረ text ይገባል ግን እንትኑ አይታይም። አዎ ትንሽ ስልክ ስለሆነ ያው Okay፣ ቴሌግራም ምን በሚል ስም ነው አጥቼው ነው ቴሌግራም ለነገሩ ሞክሬ ነበር።
በዚች ቁጥር ቴሌግራም እንጠቀማለን በአርባ አራት ቤቷ ማለት ነው እና በእሷ ቁጥር ቴሌግራም ላይ ይላኩልን ነበር ያልኩት።
እሺ እሺ፣ በቃ ሞክራለሁ በቴሌግራም። እሺ በዚህ ቁጥር ይላኩልን እና ለነገ እንዳስገባሉት ነው ያስገቡልን። አሁን እሺ እሺ።
እሺ፣ እሺ፣ እሺ፣ መልካም ቀን።